hello ሀያ ስምንት
ሀያ ስምንት ዜሮ ስድስት ዜሮ ስድስት
ሀያ ስምንት ዜሮ ስድስት ዜሮ ስድስት ምን ነበረ?
ተቃራኒ እናቶች
እሺ ሌላው ያስኮንም order ንገረኝ።
ሀያ ሰባት ስልሳ ሶስት ቆይ እ ሀያ ሰባት ስልሳ ሶስት ሀያ ሰባት ስልሳ ሶስት እሺ አቶ ዝጋሹ dispatch ልጠይቅልህ።
እሺ
ጸጋ በየትኛውን ነው እየሰራ ያለኸው?
ሀያ ሰባት ስልሳ ሶስትን እየሰራው ነው።
እሺ ጸጋ ወጥቶልሃል። እሺ እሺ እሺ እሺ አባ ምንድን ነው?